hello ጤና ይስጥልን።
hello ጤና ይስጥልኝ።
Donkey Tube ነው። አራተኛ ዙሪያ ወጌሻ ምዝገባ ላይ ነን።
አዎ አውቄያለሁ። ማ ሰላም ነው?
እግዚአብሔር ይመስገን።
ትላንት እሸቱን TikTok ላይ live እንትን ብዬው ነበር okay እና ከዚህ በፊት YouTube ላይ እንትን ላይ ነበረ ኦንላይን ላይ ማለት ነው live ገብቶ ፈርቼው ነበረ እና okay
so ችግር የለም ምናምን ብሎኝ ነበር። ግን ከዛ በኋላ ምንም አይነት መልስ አልመለሰኝም።
ምን አሉኝ?
የሆነ እስቲ ብሎኝ ከዛ በኋላ ችግር የለም ተመዝግበሃል ብሎኝ ነበረ ማለት ነው።
okay አሁን እየመዘገብን ያለ ነው። ያንተ case ምን እንደሆነ I don't አላውቅም። ግን እ፣ ሲደውሉ የኮሜዲያን እሸቱን ረዳት ለማግኘት የሚለውን ይጫኑና ከእርሷ ጋር ያውሩ።
እንደዛ ነው።
አዎ